hello ጤና ይስጥልን ቤተሰቤት
ጤና ይስጥልኝ ሰላም
ሰላም እንትን ነበረ
ምን ነበር ኦንላይን ነበር የምጠቀመው እና እሺ
እና የሆነ ጊዜ ላይ ዝም ብሎ ይከፍትልኝ ነበር ከዛ password ጠየቀኝ password ኡን ረሳሁት መሰለኝ forgot ብዬ ስገባ የሆነ እንደዚህ ዙሮ ወደዚህ ከዛ ስሞክረው ይከፍትልኝ አለ በአጭሩ password ኡ ያልከፍትልኝ አለ okay እሺ አሁን ነው አይደል የሞከርከው አዎ እሺ አሁን system ሁሉም ጋር ነው የተቋረጠው እና ትንሽ ቆይተህ ሞክረው እሺ system ሲስተካከል እኛ ጋርም እዚህ ተቋርጧል ስለዚህ ትንሽ ጠብቀው እሺ ነው አይደል እና forget password ካልከው ደግሞ አዲስ password ይላክልሃል እሱን copy paste አድርገህ ታስገባለህ ልከውልኝ ነበር አስበውትና አልከፍታለም በቃ አሁን system ኡ ስለተቋረጠ ሊሆን ይችላል maybe ትንሽ ቆይተ ጠብቅ እሺ መልካም ጥረት እሺ መልካም ምሽት እሺ አመሰግናለሁ እሺ